hello ጤና ይስጥልኝ ቻፓ።
hello ጤና ይስጥልን።
ሰላም ጤና ይስጥልኝ። ንግዶ
ሰላም ናችሁ? sorry ልሜ ይሄ Arif Pay የሚባል አለ account መሰለኝ። hello ይሄ
እ? አቤት hello አይሰማም? እ?
ይሰማኛል። ይሰማል? hello ይሰማል? አቤት አዎ ይሰማል።
ይሄ አሪፍ- ይሄ የ Arif Pay ስልክ አይደለም።
አዎ በ- በየምን ነው የምናገኘው? የነሜ ቤት ወደዛ ዲፕሎማት website ኣቸው ላይ click ያድርጉኛ እናውቀውም። ይሄ ሌላ company ነው።
okay ምንድን ነው ታዲያ በዚህኛው በቴሌብር ደወልንና ቴሌብር ደግሞ ይህኛውን እንትን ይህኛው ነው የሰጡን።
ይሄ ቻፓ financial technology ነው። Arif Pay ከሆነ okay።
Arif Pay ላይ ከሆነ የተጠቀሙት እነሱ ጋር የሚደውሉት እኛ ጋር አይደለም።
ከ- በእንትን browse አድርጌ በ Arif Pay address ን telephone number የላቸውም። ይሄ እንደዚህ ደግሞ የእናንተን እ? በምን እኛም ላገኛቸው ይችላሉ?
አንመጣም። የ Arif Pay ችን የላቸውም።
ስልክ አናውቅም።
የ Arif Pay አታውቁትም?
አዎ አናውቀውም። ይቅርታ